አልደወለችላችሁም?
ማ ለምን ደወልኩላት እኮ ሄሎ ደወልኩላት። ሄሎ
አቤት።
ሰላምማ ከጅብ ችፕ ነበር የምደውልሎት።
እሺ እ፣ አናናስ አልመጣልኝም ብለው complain አቅርበው ነበር።
አዎ ተ- አመጡልኝ ኦ መጣሎት?
መጣልኝ። አዎ በቃሽ። እሺ መልካም። እሺ አመሰግናለሁ። እሺ እሺ፣ ችግር የለም። እሺ መልካም። እሺ